ይቅር ለምኔ ብርሃ የብል ነው ድል ሄሎ ሄሎ ሄሎ ቱቱ ነው ድል
አዎ እሺ ከቢው ዴሊቨሪ ነበር ምደውለው እሺ እ
እሺ አዎ ነው እሺ በስልሳ ስምንት ሰባ አራት ኦርደር ነበረን እናንተ ጋር ሁለት ቬጅቴብል ኑድል
እሺ እ እ
አዎ ታዟል ታዝ አላውቃለሁ ግን ኦርደር አሳስታችሁን የሰጣችሁት እ ሄሎ
ሄሎ ሄሎ እናት ሄሎ አቤት ሰላም ከቢዩ ነው የምደውለው በስልሳ ሰባ አራት ኦርደር ነበር ሁለት ቬጅቴብል ኑድል ለድራይቨራችን ሰታችሁት ነበር አይደለም እሺ ያው አዎ እኮ ተደውሎለት ደግሞ የተሳሳተ order ነው ተብሏል አሳስታችሁን የሰጣችሁት order ኡን የተሳሳተ order አዎ
check አድርጌ አንድ እንትን ልበል
ትደውይልኛለሽ እናት